ዋሽንግተን
hello ጤና ይስጥልኝ።
ሰላም አብሮ ይስጥልን።
እ፣ እናንተ ጋር አንድ CT scan የተነሳ ህመምተኛ ነበረ እሺ በ April five
እሺ እና የተላከው እንትኑ አልከፍት ብሎ ሞባይል ላይ እንደገና ብትልኩልን ብለን ነበረ።
እሺ ቴሌግራም ቁጥር ልስጥዎትና እዛ ቴሌግራም ላይ ስምዎትን ጽፈው ይልኩልዎታል።
እሺ ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት
ሰማንያ ስድስት ሰማንያ ሰባት
ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ዘጠኝ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ አዎ እሺ አመሰግናለሁ።
እሺ እናመሰግናለን።
እሺ